ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
አሁን በተሰጠኝ direction ልክ የነበረ ብሩና
እሺ እና እንትን በቴሌግራም እንትኑን ስልክ እንትን ይላል learn more ምናምን ምናምን እያለ እሺ አይልም። screenshot ኡንና ስሜን ስልክ
እስቲ ቴሌግራም account ዎን ይንገሩኝ።
አስራ ሰባት ሰማንያ
ዜሮ ዘጠኝ አስራ ሰባት ሰማንያ አርባ ስድስት ስልሳ
አርባ ስድስት ስልሳ አ
ማን ልበል?
ዮሴፍ ወይም ኮሪዮም
hi ብዬ ልኬሎታለሁ።
እሺ